ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል እባክዎት ምን አለዎት?
አሁን ደረሰኝ ቆርጠን ነበረ የላይት በረራ።
እሺ
ከዛ ስሙ ጉታ ያደታ ነው የሚለው ያደታ ነው
እሺ እ፣
ለማስተካከል
እሺ እዛው ላይ የላኩልኝ ስሙን እሺ፣ በቴሌግራም ነው መልካም
አ
አራተኛው ነበር።
ሄሎ
ወይ የላኩ ነው እሺ እሺ ይዝጉ በቃ ስልኩ ተደውልና አመሰግናለሁ መልካም ቀን እሺ